hello ጤና ይስጥልን ቤስት ቤት
አዎ ይስጥልን። ደህና ነሽ?
እግዚአብሔር ይመስገን።
የስልክ ስለደወል አድርጌ እሺ
ብሩም እስካሁን አልገ- አልገባኝም።
ቁጥር ነው
እ?
የቤስት ቤት ቁጥር ይሄ ነው።
አዎ እሺ አንዴ መስመር ላይ ጠብቀኝ check ላድርግልክ።
እሺ እሺ።
ስንት ብር ነበረ?
እ?
ስንት ብር ነው?
ስድስት መቶ
ስድስት መቶ ነው አይደል?
አዎ እሺ መሀመድ አብዲ
አዎ ዜሮ ዘጠኝ አስራ አምስት አስራ አንድ አስራ አንድ አስራ ስድስት ሰላሳ አምስት ሰላሳ አምስት አዎ እሺ
እም።
processing ላይ ሆኗል። እሺ መሀመድ ትንሽ ጠብቅና ይገባልሃል።
እም። ይቆያል። ማታ አሁን ይገባል።
እም?
አሁን ይገባል።
አዎ ቻፓ ትንሽ transaction ስለበዛ ነው ይመልሳሉ እንዳዩት። እሺ ትንሽ ጠብቀን።
እሺ እሺ።
እሺ መልካም እሺ ትማማል አመሰግናለሁ።